¿verdad? Isaías, David, Yene, ወለቃልም ነቢያት ጎዳናን ነው ኢሳ ኢሳይያ ነቢይ ል ወለቃልም ነቢያት በዚህም ይባላል እንደገና ጎዳና አነጋገር ኢሳይያ ነቢይ ነቢይን ኦለቃልም ነቢያት ይህም አለው ጎዳና አነጋገር ማለት ነው።